ሄሎ ሄሎ
አቤት
ሰላም ጤና ይስጥልኝ
አለሁ
አለን ምን ነበር ይሄ እንትኑ ምንድን ነው ቲኬት ምናምን እንዳያም ይላል ምን ምንድን ነው
የቴሌቪዥን game ነው ደንበኛ ሲሆኑ በየቀኑ ትኬት ይሰጡታል በሚሰጡት ticket game ኦችን መጫወት ነው
በ game ነው እንዴ
አ ለቴሌቪዥን game game ኦች ነው
አሁን በቃ በቃ እሺ አመሰግናለሁ
ችግር የለም
ይሄ ደግሞ የሌላ ሀገር መጠቀሚያ መስሎኝ ነው
ምን አሉ
የሌላ ነገር መጠቀሚያ መስሎኝ ነው አይ የቴሌቪዥን game ነው
የ- የ- እሺ በቃ እሺ አመሰግናለሁ ችግር የለም